विराट कोहली ने रतन
ቢዝነስ ያርግ ጌም አገር ረትን ጉተሬ ኤላ ኤላ አቤት አቤት አካም ጅርቶ
ከም ጀርቶ
ሰላም ናችሁ? እንዴት ናችሁ? በአማርኛ ነው።
በአማርኛ ነው
ከኢትዮ ቴሌቪዥን አገልግሎት ነበር።
እ?
ከኢትዮ ቴሌቪዥን አገልግሎት ነው።
እሺ እሺ ከዚህ በፊት ተደውላችኋል ነበር መሰለኝ። miss አርግ ነው
missed call missed call missed call አይቼ ነው መለስኩት።
መቼ ነው አሁን ነው ቅድም አዎ አዎ፣ አሁን
አሁንማ ቴሌ ዊ- ዊን እንትን ነበረ አ
እሱም ቀይሩልኝ ለማለት ነበረ አ፣ ወደ ቲኬት ነው ኮይኑ ወደ ቲኬት አዎ ቀይረውልኛል መሰለኝ በዚህ ቁጥር ነው።
አዎ አዎ እሺ እሺ